ሄሎ ጤና ይስጥልኝ።
አብሮ ጤና ይስጥልን።
ይስጥልኝ።
አብሮ ከድር ይስጥልን።
አጋር ነበር የምደውለው አባይ ቲቪ እሺ እሺ።
አጋር ለመሆን ተመዝግበው ነበረ።
አዎ በስልሳ ሁለት ሀምሳ አንድ ላይ ሴክስ ከሎት ነበር አይተውታል።
እ- እ- ስልሳ ሁለት ሀምሳ ሁለት ላይ ስልሳ ሁለት ሀምሳ አንድ ላይ አዎ
አዎ በቃ በደብሊው ደብሊው ዶት ድር ገበያ ላይ እዛ ላይ ይመዝገቡና ይደውሉ።
እሺ እሺ። ማን ዩቲዩብ ላይ ነው እ- ቴሌግራም ላይ website ላይ አዎ W W ድር ገበያ dot com እኮ ድ- እንትን ላይ እ- ዩቲዩብ ነው ወይስ
ባያገኙት በሁሉም website
እሺ እሺ። እሱ ጋር ለ- እንትን ልበል ልግባና እንትን ልበል አዎ አዎ
እሺ እሺ።
እሺ